ሄሎ ሄሎ ጤና ይስጥልን ቤተሰቤት አዎ እንዴት አመሸ አለን አለን ሰላም ነው አለን አቦ በዚህ ቁጥር እንትን withdraw ያረኩት ነበር ወደ ንግድ ባንክ እሺ አልገባም አ
ዛሬ ነው አ ቅድም
ስንት ብር ነው
እ አምስት መቶ
አምስት መቶ ብር በቻፓን የሞከርከው
እ ሳንቲም ምናምን በሚለው በሳንቲም ነው deposit ነው አይደለ
አ አይ ያወጣሁት ነው ወደ ንግድ ባንክ የላኩት withdraw ነው እ
ወጪ ነው ያደረግከው ከ Best ቤት
አዎ ብዙም ገበያ አድርጌያለሁ እ ወደዚህ አይ ገባኝ ለማግኘት እንዲመቸኝ ነው deposit ኡን withdraw ውን ለማወቅ አዎ አይ withdraw ነው ያደረኩት withdraw ነው withdraw የተደረገ ዛሬ ነው አይደለ አ
withdraw የተደረገ አምስት መቶ ብር የለም አባው
ስምንት መቶ ብር
ስምንት መቶ ብር ነው
አዎ ማለት withdraw ያደረኩት ስምንት መቶ ሰባት መቶ ይሆን እዛ ጋር ያሳየ
አባባሌ አምስት መቶ ስላልከኝ ነው አምስት መቶ withdraw የተደረገ የለም
አ እንትን አዎ ማነው maybe ግን እ?
አንድ ሺ ስምንት መቶ አድርጌ ነበር ወደ ቴሌ ብር ከዛ ውጭ ደግሞ ወደ ንግድ ባንክ ያደረኩት ነው ያለ ያልገባው
አዎ፣ deposit ያደረካ- ያደረካቸው አሉ ስድስት መቶ ብር አሁን እ፣ አውጥተሃል አይደለ ስድስት መቶ ብር
እ- እሱ ወደ እ እኔ withdraw ያደረኩት ያወጣሁት አዎ ስድስት መቶ ብር ያወጣኸው አለ እ፣ ጌታ መሳይ ያላመራው አይደለ አዎ አዎ ወደ account number አንድ ሺ አስራ አምስት አስራ አራት ሀያ ሰባት ዘጠኝ አራት ወደሚል አዎ አልገባም ወደዛ ወደዛ የገባ ስድስት መቶ ብር ያወጣኸው አለ ሌላ ወጪ የለም አዎ አይ ይሄ እሱ ገብቷል አልገባም እያለኝ ነው okay የአሁኑ ስድስት መቶ አዎ እሺ ትንሽ ጠብቀውና እዚህ ጋር ገብቷል ነው የሚያሳየው ካልገባልህ ደውልልን እሺ እሺ እሺ